ጤና ይስጥልኝ የሴቶች ማዕከል በአኮ ምን ልርዳዎት?
ጤና ይስጥልኝ አብሮ ይስጥልን።
እንትን ፈልጌ ነበረ information።
እሺ ምን ልርዳዎት?
ወደ አሜሪካ የሚበር information አላችሁ አይደል?
አለን አዎ።
ከዚህ ትኬት መቁረጥ ይቻላል? ከዛ ለሚመጣ ሰው ይቻላል።
ከአሜሪካ ወደ ኢትዮጵያ ለሚመጣ ሰው እኔ ከዚህ ትኬት book ማድረግ እችላለሁ?
ይችላሉ። አዎ book ማድረግም የትኛው?
መክፈልም ይችላሉ።
ያ የትኛውም ticket office?
ባ- ticket office ም እዚህ በስልክም ይችላሉ።
OK እሺ።
እሺ ሌላ የምረዳዎት ነገር አለ?
በጣም አመሰግናለሁ።
እሺ፣ ግን እርግጠኛ እኛም- ነህ አይደል? ባቴ እርግጠኛ አሜሪካ እርግጠኛ ወደ ኢትዮጵያ ለሚመጣ እኔ እዚህ አዎ።
መቁረጥ ትኬት በደንብ ይቻላል። በብር እዚህ መክፈል ይቻላል።
በብር OK እሺ